አሉ hello
አቤት ጤና ይስጥልኝ አብሮ ይስጥልን ካሳሁን
አ እ፣ ከ Ethio Chicken ነበር የደወልኩልህ።
እሺ ትናንት ቅሬታ አቅርበህ ነበር ስለ ጫጩቶቹ ቆይታ።
አ እ፣ ጫጩቶቹ ደውሎላል? እዛ አካባቢ ያለው እኛ ተወካይ
እ?
ደውሎላል? አሳውቀዋል መቼ እንደሚመጡ?
አዎ ትናንት ለሰኞ ነው የሚመጡ ብሎ ደውሎልኛ እንትን text አዎ።
አድርጎልኛል።
አዎ ሰኞ ስለሚመጡ አዎ፣ እሱ አሳውቅ እሱን ለማ- ቼ- እሱን ለማረጋገጥ ነው። ስለዚህ ጫጩቶቹ ሰኞ ይመጡልሃል ማለት ነው።
እሺ የሞቱት እና የቀሪ ደግሞ ነበሩኝ በፊት የቀሩ ማለት ነው። እነሱ በጣም ቆይተውብኛል። አብረው ይመጣሉ ወይስ ተመቻቸ?
እ፣ እሱን አሁን ከዚህ ጋር አብረው ካልመጡልህ እንደ ቅሬታ ደውለህ ማሳወቅ ትችላለህ። ሰማንያ ሰባት አስራ ሶስት ላይ
እሺ እሺ እናመሰግናለሁ። መልካም ጊዜ ይሁንልህ።
እሺ እኔም አመሰግናለሁ ትብላችሁ ጭምር